ሄሎ
Hello ጤና ይስጥልኝ ኮሌታችን አዎ እኔ ለው
አቤት እንትን ፈልገን እዚህ ቤት አከራዮች ነን እና ድርጅት እሺ፣ ነው እኛ እሺ አከራይ ሳይሆን ድርጅት ነው ድርጅት ነው?
building አዎ building እሺ commercial እና እንትን ነው ቅይጥ ነው
እሺ
እና በ- ከላይ መኖሪያ ነው ከታች እንትን ነው ቅይጥ ነው ቤቱ ማለት ነው እሺ ግን መኖሪያ ቤትም የንግድም ታክ አዎ እና ደረሰኝ አውጥተን እ፣ ግብር በምከፍለው በዛ ነው እሺ እና በሁለቱም ደረሰኝ ነው የቆ የሁለቱንም ነው ያወጣችሁ ደረሰኝ
አዎ ለሁለቱም አንድ ላይ እሺ እሺ
ስለዚህ አሁን ምንድን ነው የምናደርገው እኛ
ጥያቄዎት ምንድን ነው የምናደርገው የሚለው ነው
አይደለም እነሱ አሁን መዋዋል ይጠበቅብናል አይ መ- መዋዋል አይጠበቅም ከሰው ጋር ከሰው ከተከራዮቹ ጋር ነው አዎ okay እሺ በቃ እደውልላቸዋለሁ በሀያ አራት ጠበቃዎቹ መልሶ ይደውልላቸዋል እሺ ጥያቄያቸው ወደ እነሱ ይሄዳል እ፣ ይደውላሉ
እሺ እሺ እሺ ጠብቁ እሺ እሺ መልካም ቀን